ይስጥልኝ ቻኮ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን። ምን እንወዳት
ካምፓ ኦንቦርዲንግ እየሰራው ነበር እንዳበደር ነው ሪሳሚት የተደረጉ ቢዝነሶችን ያው ምክንያታቸውን ስላላወቅ ምክንያታቸውን አይቼ ለመጠየቅና ለማስተካከል ነበር።
ቢዝነስ ስማቸውን ንገረኝና መልሼ ልደውልልህ።
እሺ፣ አንድ እንትን ሰበዝ ሆልሴል ሰበዝ አ፣
ሰበዝ እና ምን
አ፣ ሰበዝ wholesale and restaurant ይላል አይደል?
እ እ አንድ ደግሞ ማለት
ሰበዝ wholesale and restaurant እንደዛ ነው።
wholesale and restaurant። እሺ፣ ሌላኛውስ?
መጣልሽ ውስጥ
አይ እ፣ ገና ለኮምፕላያንስ ነው ማስተላለፈው። እሺ
እሺ፣ እ፣ አንድ ደግሞ አ- አቤት ማክ
ማን አሉኝ? ይቅርታ
አቤት ማክ ነው የሚለው
ወይ ስልክ ቁጥር ልስጦትና እንዴ ቴሌግራም ላይ ሊስት ኦፍ ካምፕኒስ ንገሩኝ።
ቴክስት ላድርግልሽ።
አይ ይሄ ይሄ ቴክስት ለማይልክ ነው።
እሺ፣ ቀይ- ዜሮ የከፈትኩት ዘጠኝ ስልሳ ነው።
ሰባ ሁለት አርባ ሁለት ሰባ ሁለት ላይ
እ?
በቴሌ- ዜሮ ስልክ ቁጥር ልስጦትና በቴሌግራም ያዋሩን ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት ሰባ ሁለት ሰባ ሁለት ሶስት ጊዜ ሰባ ሁለት
ሰባ ዘጠኝ ስልሳ ሰባ ሁለት ከዛ አርባ ሁለት ከዛ ሰባ ሁለት መጨረሻ ነው።
ሰባ ሁለት ወይም ቻፕ ቡና ወይም ኧረ ስልሳ ሰባ ሁለት አረ ሁለት ሰባ ሁለት ዌብሳይት ላይ ገብቶ ይችላል። ቴሌግራም ላይ ይላኩልኝ ሁሉ ስሙ።
እሺ እሺ እናመሰግናለን።